ጭኝት የበራ መረጃ ባኮስ ምድር ነው።
እንትን ትኬት ፈልጌ ነበር ለዛሬ ለዛሬ ከየት ወዴት ነው የፈለጉት?
ከአዲስ አበባ ባህሬን።
ባህሬን።
አዎ ባህሬን።
እሺ አንድ ደቂቃ ጠብቁልኝ። ይሉት ለዛሬ ነው የፈለጉት? አ ለዛሬ አዎ ለዛሬ ደርሶ መልስ ነው ወይስ መሄጃ? ደርሶ መልስ ነው መሄጃ ብቻ ነው የፈለጉት?
no መሄጃ ብቻ መሄጃ ብቻ። እሺ ለአንድ ሰው ነው? አ አንድ ሰው
አንድ ደቂቃ የለው። ለዛሬ ምንም አይነት በረራ የለም፣ ሁሉም ተይዟል።
ቦታ የለም።
አ
እሺ እሺ